ሄሎ
ሄሎ አቤት።
ሰላም ነው። እንትን ነበረ እዛ ሲዲው እዚህ ጠፍ ከዚህ ከሚኒሊክ እዛ ተልኬ እሑድ ዕለት ተነስቶ ነበር እና አሁን ሲዲውን እዚህ ጣሉ ቢመናሽ አሁን ደግሞ አስፈላጊ ተብዬ ነው። ለመ ምን ገና ነበር ለመውሰድ- የተነሱት?
ምንድን ነው ይሄ ሌሊት ላይ ነው። እኔ በስሙ አላውቀውም።
MRI ነው CT scan ነው ወይስ ምንድን ነው?
ይሄ ከአንገ እንትን ነው አንገቱ እዚህ አንገ- ፊቱ ላይ አይኑ አካባቢ ነው እንትን ያለው
እሺ እኮ ስልክ ልስጣችሁና MRI ነው የተነሱት ወይስ ምንድን እንደ- ነው?
እንደዛ ነገር መሰለኝ። እዚህ ፊት ለፊቱ ላይ ነው ደረጃው ዋጋ ነው እንትን ያለው እስቲ ደረጃው ላይ
እዚህ ሲወጡ አለ አምቡላንሶቹ የሚቆሙበት ጋር ውስጥ ገብቶ
እህ፣ እ እሺ፣ እ ስልክ ልስጦት።
ስልክ አዎ ልስጦትና ይጠይቋቸው።
እሺ እሺ ንገሪኝ።
0988
የወደ ዘጠኝ ሰማንያ 8 ሰማንያ ስምንት 86 ሰማንያ ስድስት 87 89 ሰማንያ ሰባት ሰማንያ ዘጠኝ አዎ እሺ እሺ ሰማንያ ዘጠኝ አዎ ሰማንያ ሰባት ሰማንያ ዘጠኝ እሺ አዎ።
እሺ እሺ